Hello
Hello,
hello አናሳል እሰማ።
እሰማለሁ አሁን እሺ ምን ልርዳዎት?
የኳታር አየር መንገድ ትኬት ለመቁረጥ ፈልጌ ነበር ይቻላል እናንተ ጋር ይቻላል።
ምንድን ነው የሚያስፈልገኝ ከዚህ ወደ ኳታር ነው? ከአዲስ አበባ ወደ አዎ ኳታር?
ከ- አዎ ቀጥታ ወደ ኳታር Okay። ለመቼ ነው የፈለጉት?
ለአርብ
ለአርብ። መመለሻ መቼ ነው?
እ፣ መመለሻ ቆይ ጠይቅልህና ልንገርህ እሺ
እሺ እሺ